Jan.
Jan Kaisa.
ይሰማሃል?
ይሰማኛል።
እ፣ ሰራተኛ ፈልገን ነበረ።
ሰራተኛ
አ
so ከየት ነው የደወልሽልን?
ከወላይታ
so እሺ እንደዛ ከሆነ ቆይ ይሄን የሚመለከተው ሌላ team ስለሆነ ስልክ ቁጥርሽን ወስጄ እነሱ contact ያደርጉሻል።
እሺ እሺ እሺ ማን ልበል ስምሽን?
እ ሚሚ እሺ እነሱ contact ያደርጉሻል።
እሺ እሺ መልካም ቀን።
እሺ